hello ጤና ይስጥልኝ ቤት ቤት
ኮድ ልንገርሽ ልነግርሽ ብዬ ነው ሰላም ሰላም እሺ
አስራ አንድ
እሺ
ሰማንያ አራት እህ
ሀምሳ ስምንት እሺ ሀያ ስድስት እህ
በቃ
እሺ አሁን ታርሟል። እሺ እ እ ታርሟል። አሁን ልውስት ነው ስኬቱ
እና
ልውስት ነው እያልኩ ነው። ታርሞልሃል። አሁን ፈርሞልሃል፣ ታርሞልሃል።
ታርሞልሃል አዎ ቦነስ አያስገኝም።
እ
አምስት እ፣ ጨዋታዎች ቀይ ነው ያለብክ። ስለዚህ ቦ- ቦነስ የለውም። አዎ አምስት ጨዋታዎች።
እሺ።
እሺ መልካም ቀን ወንድሜ።